በክብረ በዓልና በወርሃ በዓል የሚባሉት መልክዓ ኪዳነ ምሕረት እና መልክዓ ተክለ ሃይማኖት እና ማህሌተ ጽጌ ማውጫ ዘባታ ከአመት እስከ አመት መስከረም አንድ መልክዓ ኪዳነ ምሕረት ለአፉኪ መልክዓ ተክለ ሃይማኖት ለልሳንከ ማህሌተ ጽጌ አይኑ መስከረም ሶስት መልክዓ ኪዳነ ምሕረት ለመልክኪ መልክዓ ተክለ ሃይማኖት ለልሳንከ ማህሌተ ጽጌ አይኑ መስከረም ሰባት መልክዓ ኪዳነ ምሕረት ለልሳንኪ መልክዓ ተክለ ሃይማኖት ለህሊናከ ማህሌተ ጽጌ ለተአምርኪ መስከረም ሀያ አንድ መልክዓ ኪዳነ ምሕረት ለእስትንፋስኪ መልክዓ ተክለ ሃይማኖት ለዝክረ ስምከ ማህሌተ ጽጌ ቡሩካን አርጋ መስከረም ሀያ ሁለት መልክዓ ኪዳነ ምሕረት ለአፉኪ መልክዓ ተክለ ሃይማኖት ለቀራንብቲከ ማህሌተ ጽጌ ዝንቱ መስቀል መስከረም ሀያ ዘጠኝ መልክዓ ኪዳነ ምሕረት ለዘባንኪ መልክዓ ተክለ ሃይማኖት ለህንብርትከ ማህሌተ ጽጌ ከመ ይመጽእ ጥቅምት ሶስት መልክዓ ኪዳነ ምሕረት ለሰኮናኪ መልክዓ ተክለ ሃይማኖት ለህንብርትከ ማህሌተ ጽጌ ከመ ታቦት ጥቅምት ሀያ አንድ መልክዓ ኪዳነ ምሕረት ለዘባንኪ መልክዓ ተክለ ሃይማኖት ለህንብርትከ ማህሌተ ጽጌ ስብሐተ ፍቅርኪ ጥቅምት ሀያ ሁለት መልክዓ ኪዳነ ምሕረት ለሰኮናኪ መልክዓ ተክለ ሃይማኖት ለህንብርትከ ማህሌተ ጽጌ ሰዊተ ስርናዩ አዲ ኡርኤል መስከረም ሀያ ዘጠኝ መልክዓ ኪዳነ ምሕረት ለዘባንኪ መልክዓ ተክለ ሃይማኖት ለህንብርትከ ማህሌተ ጽጌ ኦዝ መንክር አዲ በደመና ስጋ ህዳር ሶስት መልክዓ ኪዳነ ምሕረት ለሰኮናኪ መልክዓ ተክለ ሃይማኖት ለእንብርትከ ማህሌተ ጽጌ እግዚአብሔር ነጸረ ህዳር ስድስት መልክዓ ኪዳነ ምሕረት ለዘባንኪ መልክዓ ተክለ ሃይማኖት ስብሐት ይደሉ ማህሌተ ጽጌ ተአምረ ግፍኪ ህዳር ሀያ አንድ መልክዓ ኪዳነ ምሕረት ለከርስኪ መልክዓ ተክለ ሃይማኖት ስብሐት ይደሉ ማህሌተ ጽጌ ዘካርያስ ርህየ ህዳር ሀያ ሁለት መልክዓ ኪዳነ ምሕረት ለአፉኪ መልክዓ ተክለ ሃይማኖት ለኩልያቲክሙ ለኩልያቲከ ማህሌተ ጽጌ ኡርኤል ለሄኖክ ህዳር ሀያ ዘጠኝ መልክዓ ኪዳነ ምሕረት እግዚአብሔር ዋሃቤ ብርሃን መልክዓ ተክለ ሃይማኖት ለቀራንብቲከ ማህሌተ ጽጌ አንብርኒ ታኅሳስ ሶስት መልክዓ ኪዳነ ምሕረት ለራህኪ መልክዓ ተክለ ሃይማኖት ስብሐት ይደሉ ማህሌተ ጽጌ ያዝነኒ ህዳር አራት መልክዓ ኪዳነ ምሕረት ለገባዋትኪ መልክዓ ተክለ ሃይማኖት ለአይዛኒከ ማህሌተ ጽጌ ሰው ይተስርናዩ ዘስብከት መልክዓ ኪዳነ ምሕረት እግዚአብሔር ዋሃቤ ብርሃን መልክዓ ተክለ ሃይማኖት ለአይዛኒከ ማህሌተ ጽጌ ታምርኪ ማርያም ተሰብከ በኦሪት የሚለው ዘብርሃን መልክዓ ኪዳነ ምሕረት እግዚአብሔር ዋሃቤ ብርሃን መልክዓ ተክለ ሃይማኖት ለኩልያቲከ ማህሌተ ጽጌ ዘካርያስ ርእየ ዘኖላዊ መልክዓ ኪዳነ ምሕረት እግዚአብሔር ዋሃቤ ብርሃን መልክዓ ተክለ ሃይማኖት ለጉርኤከ ማህሌተ ጽጌ ሰመዩኪ ነቢያት ታኅሳስ ሀያ አንድ መልክዓ ኪዳነ ምሕረት ለቃልኪ መልክዓ ተክለ ሃይማኖት ስብሐት ይደሉ ማህሌተ ጽጌ ፈትለ ወርቅ ታኅሳስ ሀያ ሁለት መልክዓ ኪዳነ ምሕረት ለቃልኪ መልክዓ ተክለ ሃይማኖት ለእንብርትከ ማህሌተ ጽጌ ሶበ ጸሐፈ ደክስዮስ ታኅሳስ ሀያ ስምንት መልክዓ ኪዳነ ምሕረት ለቀራንብትኪ መልክዓ ተክለ ሃይማኖት ለአብራኪከ ማህሌተ ጽጌ ከመይት ጌሳ መራዊ ታኅሳስ ሀያ ዘጠኝ መልክዓ ኪዳነ ምሕረት ለቀራንብትኪ መልክዓ ተክለ ሃይማኖት ለአብራኪከ ማህሌተ ጽጌ ኦዝ መንክር በል ጥር ሶስት መልክዓ ኪዳነ ምሕረት ለእንብርትኪ መልክዓ ተክለ ሃይማኖት ለአብራኪከ ማህሌተ ጽጌ ታምረ ፍቅርኪ ማርያም በማህሌተ ጻድቃን ተወደሰ በማህበረ ጻድቃን ተወደሰ የሚለው ጥር አስራ አንድ መልክዓ ኪዳነ ምሕረት እግዚአብሔር ወሃቤ ብርሃን መልክዓ ተክለ ሃይማኖት ለህሊናከ ማህሌተ ጽጌ በረዲኪ ወበዮርዳኖስ ጥር ሀያ አንድ መልክዓ ኪዳነ ምሕረት ለጸአተ ነፍስኪ መልክዓ ተክለ ሃይማኖት ስብሐት ይደሉ ማህሌተ ጽጌ እግዚአብሔር ጽጌ ትንቢት ጥር ሀያ ሁለት መልክዓ ኪዳነ ምህረት ለአፉኪ መልክዓ ተክለ ሃይማኖት ለኩልያቲከ ማህሌተ ጽጌ ኡርኤል ለሄኖክ ጥር ሀያ ዘጠኝ መልክዓ ኪዳነ ምህረት እግዚአብሔር ወሃቤ ብርሃን መልክዓ ተክለ ሃይማኖት ለአብራኪከ ማህሌተ ጽጌ ኦዝ መንክር የካቲት ሶስት መልክዓ ኪዳነ ምህረት ለራህኪ መልክዓ ተክለ ሃይማኖት ስብሐት ይደሉ ማህሌተ ጽጌ ተአምረ ልደት የካቲት ሀያ አንድ መልክዓ ኪዳነ ምህረት ለአቡኪ መልክዓ ተክለ ሃይማኖት ስብሐት ይደሉ ማህሌተ ጽጌ ተአምረ ልደት የካቲት ሀያ ሁለት መልክዓ ኪዳነ ምህረት ለአቡኪ መልክዓ ተክለ ሃይማኖት ለኩልያቲከ ማህሌተ ጽጌ ኡርኤል ለሄኖክ የካቲት ሀያ ዘጠኝ መልክዓ ኪዳነ ምህረት እግዚአብሔር ወሀቤ ብርሃን መልክዓ ተክለ ሃይማኖት ለአብራኪከ ማህሌተ ጽጌ ከሜቴስ ሳመራዊ መጋቢት ሶስት መልክዓ ኪዳነ ምህረት ለራህኪ መልክዓ ተክለ ሃይማኖት ስብሐት ይደሉ ማህሌተ ጽጌ ከሜቴስ ሳመራዊ መጋቢት ሀያ ዘጠኝ መልክዓ ኪዳነ ምህረት እግዚአብሔር ወሀቢ ብርሃን መልክዓ ተክለ ሃይማኖት ለአብራኪከ ማህሌተ ጽጌ ፈትለ ወርቅ የወሳኤና መልክዓ ኪዳነ ምህረት እግዚአብሔር ወሀቢ ብርሃን መልክዓ ተክለ ሃይማኖት ሰላም እብል ለክቡር ስምከ ማህሌተ ጽጌ ዘሪ ስብሐተ ሚያዝያ ሀያ አንድ ለትንሣኤ ስጋኪ መልክዓ ኪዳነ ምህረት ለትንሣኤ ስጋኪ መልክዓ ተክለ ሃይማኖት አኮ አኮ በአብዝሆ ማህሌተ ጽጌ አድህንኒ በተአምርኪ ሚያዝያ ሀያ ሁለት መልክዓ ኪዳነ ምህረት ለአፉኪ መልክዓ ተክለ ሃይማኖት ለአማውቲከ ማህሌተ ጽጌ ስፍነ ነፍሳተ ሰብ ሚያዝያ ሀያ ዘጠኝ መልክዓ ኪዳነ ምህረት እግዚአብሔር ወሃቤ ብርሃን መልክዓ ተክለ ሃይማኖት ለአማዑቲከ ማህሌተ ጽጌም ትምህርተ ሞቱ ግንቦት ሶስት መልክዓ ኪዳነ ምህረት ለትንሣኤ ስጋኪ መልክዓ ተክለ ሃይማኖት አኮ አኮ በአብዝሆ ማህሌተ ጽጌ ሚቡርት ግንቦት አስራ አንድ መልክዓ ኪዳነ ምህረት ለበድነ ስጋኪ መልክዓ ተክለ ሃይማኖት እንዘ አሐስስ እግዚኦ ማህሌተ ጽጌ በትረ አሮን ግንቦት ሀያ አንድ መልክዓ ኪዳነ ምህረት ለገጽኪ መልክዓ ተክለ ሃይማኖት ለመከየድከ ማህሌተ ጽጌ ኦ ሰላመ ሰጣዊት ግንቦት ሀያ ሁለት መልክዓ ኪዳነ ምህረት ለአፉኪ መልክዓ ተክለ ሃይማኖት ለመከየድከ ማህሌተ ጽጌ አመት በርቂ የእርገት መልክዓ ኪዳነ ምህረት እግዚአብሔር ወሀቤ ብርሃን መልክዓ ተክለ ሃይማኖት ለህሊናከ ማህሌተ ጽጌ ጽጌ ደመና ለዘመነ ጰራቅሊጦስ ስነ መላትኪ ግንቦት ሀያ ዘጠኝ መልክዓ ኪዳነ ምህረት እግዚአብሔር ወሀቤ ብርሃን መልክዓ ተክለ ሃይማኖት ለአማውቲከ ማህሌተ ጽጌ ለጽጌኪ ማርያም ከመ ይትጠይቅ ትምህርቶ ሚለው ሰኔ ሶስት መልክዓ ኪዳነ ምህረት ለራህኪ መልክዓ ተክለ ሃይማኖት ስብሐት ይደሉ ማህሌተ ጽጌ ጽጌ ደመና አዲ ስነ መላትኪ ሰኔ ሀያ አንድ መልክዓ ኪዳነ ምህረት ለድንግልናኪ መልክዓ ተክለ ሃይማኖት ለአይዛኒከ ማህሌተ ጽጌ በሰላሳ አይባ ሰኔ ሀያ ሁለት መልክዓ ኪዳነ ምህረት ለአፉኪ መልክዓ ተክለ ሃይማኖት ለኩልያቲከ ማህሌተ ጽጌ ተንሥኦ ፈገነት ሰኔ ሀያ ዘጠኝ መልክዓ ኪዳነ ምህረት እግዚአብሔር ወሀቤ ብርሃን መልክዓ ተክለ ሃይማኖት ለአብራኪከ ማህሌተ ጽጌ ቀስተ ደመና ሐምሌ ሶስት መልክዓ ኪዳነ ምህረት ለገጽኪ መልክዓ ተክለ ሃይማኖት ለሊናከ ማህሌተ ጽጌ ቅዳሴ ኪማርያም ሐምሌ አምስት መልክዓ ኪዳነ ምህረት ለግንዘደ ስጋኪ መልክዓ ተክለ ሃይማኖት ለአይዛኒከ ማህሌተ ጽጌ ሰዊተ ስርናዩ ሐምሌ ሀያ መልክዓ ኪዳነ ምህረት ለራህኪ መልክዓ ተክለ ሃይማኖት ስብሐት ይደሉ ማህሌተ ጽጌ ያዝነኒ ማርያም ሐምሌ ሀያ አንድ መልክዓ ኪዳነ ምህረት ለአፉኪ መልክዓ ተክለ ሃይማኖት ለኩልያቲከ ማህሌተ ጽጌ ኡርኤል ለሄኖክ ሐምሌ ሀያ ሁለት መልክዓ ኪዳነ ምህረት ለአፉኪ መልክዓ ተክለ ሃይማኖት ለኩልያቲከ ማህሌተ ጽጌ ኡርኤል ለሄኖክ ሐምሌ ሀያ ዘጠኝ መልክዓ ኪዳነ ምሕረት እግዚአብሔር ውሃቤ ብርሃን መልክዓ ተክለ ሃይማኖት ለእመትከ ማኅሌተ ጽጌ ተአምረ ፍቅርኪ ማርያም ውስተ ምድረ ገጽ ወደ ነሐሴ ከነሐሴ አንድ እስከ ሀያ አንድ መልክዓ ኪዳነ ምሕረት ለአፉኪ ላይ ዝለል ከላይ ሀበ ህንፃ ሕይወት ዝተሃደሰ ስለሚባል ነው። መልክዓ ጊዮርጊስ ለኢይንቲከ ላይ ከአንድ እስከ ሀያ አንድ ለፍልሰተ ስጋከ ውስተ ዳዊት አይካ በል አሱ አንድ መልክዓ ተክለ ሃይማኖት ለመቃብሪከ ማኅሌተ ጽጌ እንዘ ይጸውረኪ ነሐሴ አምስት መልክዓ ተክለ ሃይማኖት ስብሐት ይደሉ ማኅሌተ ጽጌ ትምህርተ ፍልሰትኪ ነሐሴ ሰባት መልክዓ ተክለ ሃይማኖት ስብሐት ይደሉ ማኅሌተ ጽጌ ሚቡርክ ነሐሴ አስራ ሁለት መልክዓ ተክለ ሃይማኖት ለድብከ ማኅሌተ ጽጌ አመነጹኪ ነሐሴ አስራ ሶስት መልክዓ ተክለ ሃይማኖት ለህሊናከ ማኅሌተ ጽጌ በላይዴኪ ወበዮርዳኖስ ነሐሴ አስራ ስድስት መልክዓ ተክለ ሃይማኖት ስብሐት ይደሉ ማኅሌተ ጽጌ ትምህርተ ፍልሰትኪ ነሐሴ ሀያ አንድ መልክዓ ተክለ ሃይማኖት ስብሐት ይደሉ ማኅሌተ ጽጌ ትምህርተ ፍልሰትኪ ነሐሴ ሀያ ሁለት ነሐሴ ሀያ ሁለት መልክዓ ኪዳነ ምሕረት ለአፉኪ መልክዓ ተክለ ሃይማኖት ለአዛኒከ ማኅሌተ ጽጌ ሰመዩኪ ነሐሴ ሀያ ዘጠኝ መልክዓ ኪዳነ ምሕረት እግዚአብሔር ውሃቤ ብርሃን መልክዓ ተክለ ሃይማኖት ለአይዳዊከ ማኅሌተ ጽጌ ዘብኪ ተባረኩ የባታ ክብረ በዓልና ወርሃ በዓል የማኅሌት ምስባክና ወንጌል ማውጫ ግጻዊ